ወንድሜ
ነው።
አዎ ወላል ሰላም ጤና ይስጥልኝ ቮይስ ቤት።
እንዴት ናቸው? አዎ
እሺ ምን ነበረ?
የትናንትና ምጥ ማታ
እ እ
የትናንትና እም፣ እም፣ እም፣ እም፣ ቁጥሩ የኔ ሶማሊያ ነው ሶማሌ
ዲፖዚት አድርገው ነው?
አ፣ ሶማሌ ቋንቋ አይችልም።
አዎ ስንት ብር እሺ ነበር?
ሶ- ያ ስንት ነው?
ስንት ብር ነበር?
ሶስት መቶ እ፣ ይሄ ስልክ አይደለም ስልሳ ስልሳ ስልሳ አንድ እሺ 961 ሀያ ስድስት 26
እ፣ ስልሳ ሁለት 62 ዘጠና አራት
94 እሺ የትናንትና ማታ ሶስት ሶስት መቶ
እሺ
እሺ
ሄሎ አ፣ ስንት ነው?
አዎ process ላይ ነው የሚለው ትንሽ ጠብቁን እሺ እሺ እሺ እምዝገን እሺ እሺ እሺ መልካም እሺ እሺ እሺ እሺ እምዝገን እሺ እሺ እሺ